Hello.
hello አቤት።
እ ደህና ዋልሽ?
እግዚአብሔር እንቁ ነሽ?
አሁን እሺ እኔ የምደውለው ከ We Plus Solution ድርጅት ነው።
እ ከ We Plus We Plus እና የ We Plus ድርጅት በቅርቡ የተቋቋመው እና አንድ app develop አድርጎ በውስጡ ከአርባ በላይ የሚሆኑ service ይይዛል እና አንደኛው የእናንተ አይነት ነው እ እና እዛ ውስጥ እናንተ እንድትመዘገቡ ነበረ እ ሱቃችሁን ሱቅ አላችሁ ነው ወይስ? አ፣ promote እንዲሆን ነው። በ- በዛውም ትገባ- ትገባያላችሁ ማለት ነው እንደ onli- online shopping ላይ እና ፈቃደኛ ከሆንሽ እዛ ላይ እንድትመዘገቢ ነበር።
ማለት የት በአካል ሄጄ ነው የምመዘገበው?
አይ እ፣ link ልክልሻለሁ። ከዛ እዛ ላይ እ፣ ስትነኪ ወደ app ኡ ይወስድሻል። We Plus የሚባል አለ። app ውስጥ ነው የምትመዘገቢ okay።
እና ልላክልሽ? እሺ በቃ ልክልሻለሁ፣ ጠብቂኝ። አመሰግናለሁ በጣም ችግር የለም።